ስም መስተካከል አለበት። ላንሳው። ሄሎ ሄሎ ሄሎ ስሙን ምናምን ጆሮ የሚለው
delay የለውም። ልክ እንደ እንትን ነው። እ? ባለፈው ነበር የሆነ ቀን የእኛ ኢንተርኔት ስለሆነ መሰለኝ አዎ። hello mute ሰርቷል። አዎ ሰርቷል። ከዛ ትራንስፈር ስማ መዝሙር ዳዊት